Ella. ይሰማሃል? የሆነ ጥያቄ ልጠይቅሽ ነበርና ነበር
ጃክፖ ተጫውቼ ማለት ነው ብር ብበላ ማለት ነው እሺ ብሩን አሁን ለምሳሌ ስልሳ ሺህ ተጫውቼ ብበላ ስልሳ ሺህ ነው የሚደርሰኝ ወይስ ከእጣው ከደረሳቸው ሰዎች ጋር ነው የሚካፈለው?
እናልከኝ ጃክፖ ተጫውቼ ስልሳ ሺህ ብር ብበላ እሺ ስልሳ ሺህ ነው የሚደርሰኝ ወይስ እድሉን ከ- ካገኙ ሰዎች ጋር ነው ስልሳ ሺህ የምካፈለው?
አይ እንደ ሰው እንትን ነው እኔ ህጎቹ ነው ልላክልህ screenshot አድርጌ ቴሌግራም ላይ አይበለኝና
እሺ በቃ የኛው አት- ልላክ ልላክልህ OK የኛው አልገባሽም? የኛ የጠየቁሽ ጥያቄ ገብቶኛል ሁሉንም አትበላም ብዙ ሰው ካሸነፈ እ፣ ሁሉንም እንትን አትልም OK እካፈላለሁ ከእነሱ ጋር ማለት ነው።
አዎ አዎ OK እንደዛ እሺ
እሺ መልካም ቀን